ሄሎ ሄሎ ሰላም ጤና ይስጥልን አቤኔዘር
አዎ ነኝ። አቤት ከዊ ፕላስ ነበር የምደውለው የእኛን application አውርደህ ነበር
አዎ ነበረ እሺ ለአሽከርካሪነት ነው ለተጠቃሚነት ለተጠቃሚነት ነበር ግራ ሲገባኝ ተውኩት እንጂ።
አዎ አንተ የተመዘገብከው አሽከርካሪዎቻችንና አገልግሎት ሰጪዎቻችን የሚመዘገቡበት ላይ ስለሆነ ነው ግራ መኪና የገባ ቢኖረኝ እሺ አዎ አዎ፣ እና እሱን ተ- ተወውና WePlus Solution User የሚል አለልህ ግልጽ የሆነ አዎ User የሚል ሌላ app ነው።
አዎ እሱ WePlus Solution User የሚል አለ የያዝናቸው የምንሰጣቸው ከአርባ በላይ አገልግሎቶች ከሶስት መቶ ሀምሳ በላይ game እንዲሁም አሸናፊ የምታደርገዋን referral code እዛ ላይ ማግኘት ትችላለህ። ያኛው ግራ የገባ አሽከርካሪዎች የሚያስገቡበት document ስላለ ነው።
Okay አዎ እሺ አዎ እሺ አዎ license ምናምን ነገር አዎ።
ጠይቀኝ ነው እንትን ያለው።
እሱ ለአሽከርካሪዎች ስለሆነ ነው።
Okay እሺ እሺ መልካም የስራ Thank ቀን ይሁንልህ።
መልካም ቀን thank